አመሰግናለሁ። ውዴ።
ሰላም ሰላም ጤና ይስጥልን።
አብሮ ይስጥልን።
Donkey Tube ነው የደወሉት።
አዎ ትኬት ፈልጌ ነበር የነገ እሺ ማን ልበል ስም?
ቤልዳና በኃይሉ
ኤልዳና በኃይሉ። ስንት ትኬት ነው?
ሁለት
እሺ አብሮሽ የሚመጣ ሶስት ስም ትነግሪኛለሽ?
እሺ ተመስገን ተክለ
ተመስገን ተክላይ። እሺ እ፣ normal ትኬት ነው ወይስ VIP?
ኖርማል
እሺ ተይዞልሻል። አሁን መክፈል ከፈለግሽ የ Donkey Tube video link አለልሽ ታች ላይ የ stand-up comedy መመዝገቢያ የሚል እዛ ከ- ገብተሽ መመዝገብ ትችያለሽ፣ ወይም ደግሞ ነገ በ cash መክፈል ትችያለሽ።
ነገ እዛው መክፈል እችላለሁ በ cash ይቻላል። አዎ።
እሺ ነገ እከፍላለሁ አመሰግናለሁ እህቴ እሽማ አመሰግናለሁ።
ሰላም እደር አሜን። እሺ